Hello ሰላም ጤና ይስጥልኝ። ቴሌቪዥን
ቴሌቪዥን ትኬት ስድስት ምናምን message ተልኮልኝ ነበረ።
እሺ፣ በትኬቱ game ኦችን መጫወት ነው። የቴሌቪዥን game ደንበኛ ሲሆኑ በየቀኑ ትኬት ይገባሎታል።
አይ
በየቀኑ ትኬት ስለሚገባሎት በሚገባሎት ትኬት game ኦችን መጫወት ነው።
በዚህ ትኬት ነው የምጫወተው?
አዎ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አይ
ሶስት ቁጥር ላይ ለመጫወት እንሄዳለ። ሰባት ቁጥር ላይ ቋንቋ ይምረጡ ይጫወቱ።
አዎ፣ እኔ ኦሮምኛ ነው የምችለው ቋንቋ።
ኦሮምኛ አዎ፣ ኦሮምኛ ላይ አድርጊልኝ።
እ፣ game ኡ ላይ ጨዋታው ላይ ያለው አማርኛና እንግሊዝኛ ነው። ይቅርታ እሺ፣ በቃ በአማርኛ መጫወት እችላለሁ። እሺ፣ ችግር የለውም። No problem።
እሺ
አይ እናመሰግናለን።
ችግር የለም። አገናኝ